hello አቤት አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን አለን ሁሉ ሰላም ነው፣ እግዚአብሔር ይመስገን። ከ Flintstone Homes ነው የምንደውልሎት።
እሺ እ ወደ ቢሮ ቦሌ ይመጣሉ ብሎት ነበረ እና መጡት እንዴ?
አዎ አዲስ ነገር ተፈጥሮ ነው አዲስ ነገር እ፣ ተፈጠረ አዎ እስቲ እንደ እግዚአብሔር ፍቃድ
እሺ እርግጥ እመጣለሁ ብዬ ነበር በቃ አ- አ- አስደጋጭ ነገር ተፈጠረብኝ እሺ
እሺ እሺ ችግር የለም። እሺ መልካም ጊዜ።
መልካም እሺ እሺ